በዚህ ጊዜ
ሰላም እንዴት ዋልክ?
እግዚአብሔር ይመስገን።
እ ዛሬ ነው እንዴ ስታንዳርድ እንትን አዎ፣ ዛሬ ነው
እ፣ ትኬት ማግኘት ይቻላል ወይስ አልቋል?
እ፣ አለ ይቻላል አለ እስከ አስር ሰዓት ድረስ ትኬት ያገኛሉ። ሲኤምሲ Economics Association ህንፃ ላይ
እዛ ነው ሄደን እንትን የምንለው መግዛት ያለብን።
ትኬት አዎ አዎ።
ትኬት በአካል ነው፣ ግን ከዚሁ እንትን መያዝ አለበት፣ ወረፋ መያዝ አለበት።
okay እሺ፣ መልሼ ልደውልልህ ለስንት ሰው እንደሆነ ያክል
እሺ ነው እሺ።
ወይስ ረል- ዝም maximum ዝም ብዬ ላስይዝክ?
አይ እ፣ እርግጠኛ መሆን አለበት ወደ ስንት ሰው እንደሆነ።
በቃ መልሼ ልደውላ።
እሺ ይቻላል።
እሺ እሺ፣ እሺ አመሰግናለሁ።
ስለ ደወሉ እናመሰግናለን። መልካም ቀን። እሺ